ጤና ይስጥልኝ አልጋባ ጤና ይስጥልኝ ሰላም ነህ? ሄሎ
ምን ደርጣዎች
ሄሎ
መስመር ላይ ነው ታባት
አዎ ኦሮሞኛ ትችላለህ?
ይ አልችልም
አትችልም?
እ
አዎ መኪና ዶልቭ ያስፈልጋል ስልሳ አራቱን ስልሳ አራት ሺህ ቤት ሁለት ሺህ ሁለት ሺህ ስምንት ሞዳል
ሁለት ሺህ ስምንት ሞዴል
አዎ
እሺ
አዎ እንዴት አሁን ብር ሊያዝ- ሊያገባ
እኮ ስልሳ ሶስት ቤቱን ነው ዶልፊን ሻርኩን ሁለት ስምንቱን
አዎ ዶልፍ ነው ሁለት ሺህ ስምንት ስልሳ አራት ሺህ ቤት ነው ስልሳ ታርጋው።
ሶስት ሺህ ቤት አዎ ኦሮ
እሺ
አዎ እንዴት መጥቼ ይህን መሳይ ይችላል
ምን አለኝ
እኔ ሞ- ከደወለ ሞየሌ ነው ሞየ- ሞየሌ ያለን ነው አሁን ሙጃሌን እም፣ ሙጃሌ ነኝ አዎ እሺ
አሁን ቲክቶክ እኮ አይቼ በአካል እንደ- እ፣ እኮ በአካል መጥተው ነው ማየት የሚችሉት
እ አዲስ አበባ ላይ በአካል መጥተው ነው ማየት የሚችሉት
አለ አይደል መኪኖች እንዲወጣ ይችላል ሊሸጥ አዎ አለ አሁን አለ አለ ግን ሊሸጥ ላኩ።
ይችላል
እሺ ላንኩሩሰ ደቢላለ ላንኩሩሰው
ምን
ላንኩሩሰ ደቢላለ ገበላ ባላገቢ ነው
ሀይሉክስ ነው ደብል ጋቢና
ሃይለክስ ብቻ ነው
አዎ ላንኩሩሰ አለ
አዎ
እሺ እናመሰግናለን ደውላል ችግር የለም እሺ እሺ